ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልኝ።
አቶ ዳዊት ተሰማ አዎ ከ We Plus Solution ድርጅት ነበር ምደውልልዎት።
እ ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
okay ድርጅታችን ከእያንዳንዱ trip ላይ አስር percent የሚቆርጥ ሲሆን ከዛ ላይ ከዛ ላይ አራት percent ኡን ለአሽከርካሪዎች መልሰን የምንቆጥብ ይሆናል።
okay ይህንንም የምናደርገው ለምንድን ነው አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ የሕክምና፣ የጡረታ፣ ሌሎች ጥቅማ ጥቅሞች የላቸውም። ለዛም ይህንን የቁጠባ በጋራ የሚቆጥቡበትን ይህንን ፕሮግራም ይዘን መጥተናል። እንዴት አዩት?
አይ አሪፍ ነው።
እሺ በቃ ከወደዱትና
አ ቾት ከኛ ጋር ለመስራት ከፈለጉ አ ከ Play Store ወይ ከ App Store ላይ አ We Plus አ Solution Provider የሚል application አለን።
አ እሱን ላወርደው።
አዎ እሱ ላይ አውርደው መመዝገብ ይችላሉ።
okay ምን ምን ያስፈልጋል? register ነው register ለማድረግ application ኑ ላይ ከሆነ ስም አ ያስፈልጋል። ስም፣ አ ስልክ ቁጥር፣ አ ኢሜይል አለ። ከዛ በኋላ ደግሞ ኢሜይል አለ።
አ አ ውስጥ ላይ ከገቡ በኋላ ደግሞ መንጃ አ ፍቃድ፣ ንግድ ፍቃድ፣ ሊብሬ
ኦኬ እሺ እና ሶስተኛ ኢንሹራንስ የመሳሰሉትን መሙላት አ ይችላሉ።
እሺ በተጨማሪም እሺ ደግሞ ኦ የቴሌግራም የቴሌግራም ቁጥርም አለን።
አ እኮ በሱ በቴሌግራም ቁጥሩ በቃ እሺ የቴሌ እሺ ቁጥር እሺ ቁጥር እልክ አመሰግናለሁ።
እሺ ቁጥር እሺ እልክልዎታለሁ ዜሮ ዘ- አ በሱ ዶክመንቶትን ማስገባት ይችላሉ። ማንኛውም ጥያቄ አስተያየት ካሉትም በዚህ መስጠት እሺ ይችላሉ።
ችግር የለም። እሺ ከኛ ጋራ አንድ ማይል ኢንቨስትመንትም አ ሴቪንግም ነው። እናመሰግናለን። መልካም ቀን ይሁንልዎት።
በቃ ለሁላ እሺ እሺ እሺ ወንድም፣ እሺ